ባለ ስፍራ ሳይኖር ትምልቃች ስንጫወት ያኔ ሆነን እኔና አንቺ በአንድ ልብ አርፈን በአንድ ልብ አርፈን አብረን የሰማነው የፍቅር ዝፍን ሆነብን ትዝታ ብዙ አሳልፈን አሁን ምናለሁኝ የትላንቱ